Hello hello አቤት ጤና ይስጥልኝ።
ሰላም ነው? እግዚአብሔር ይመስገን። እንዴት ነው?
አለን አለን።
እ፣ ድር ገበያ ላይ በሰላሳ ሺህ ብር እ፣ የልብስ ነጋዴ መሆን ትችላላችሁ የሚለውን አይተን ነበር።
እሺ እሺ፣ እናመሰግናለን ስለደውሉ። እሱ እ፣ ስሞትንና አድራሻውን ይንገሩኝና ከ marketing department መልሰው እንዲደውሉ ትላልክ።
እሺ እ፣ ቁጥሬን ነው የምሰጥህ።
አይ ስሞትን እ፣ ይገረም ደሳለኝ ይባላል።
ይገረም ደሳለኝ።
አዎ
እሺ፣ የት አካባቢ ነው የሚገኙት አድራሻው?
እ፣ እኔ ክፍለ ሀገር ነው የምኖረው።
እሺ፣ ምንም ችግር የለም።
እ፣ ስለዚህ ስሞትንና ስልኮትን አስተላለፍና ከ marketing department ነገ መልሶ ይደውሉልዎታል። ስለደውሉና ፈቃደኛ ስለሆነው እናመሰግናለን። መልካም እሺ፣ አሜን። እሺ እሺ